ከሰማይ ነው፣ ቅዱስ ነው ማይለወጥ ሕያው በሆነው ዓለት ላይ ቤተ ክርስቲያን ተሰርታለች። እንግዲህ ሁሉም ይሸነፋል፣ አይችሏትም የገሃነብ ደጆች። መሰረታችን የሐዋርያት የነቢያት ክርስቶስ ሆኖ የማዕዘኑ ራስ ማንም አይችልም ሌላ ሊመሰርት አንድ ብቻ ናት ኢየሱስ የሚያውቃት። እንግዲህ አንዳንዱ ስራው ይገለጣል፣ አምላካችን ለፍርድ ሳይዘገይ ይመጣል። ጠላት በያዘው ተራራ ላይ ጽዮን ከፍ ብላ ትረግጣለች፣ ብርሃኗን እያበራች በባባ ጊንጡ ላይ ትጫማለች። ጠላት በያዘው ተራራ ላይ ጽዮን ከፍ ብላ ትረግጣለች፣ ብርሃኗን እያበራች በባባ ጊንጡ ላይ ትጫማለች። አንድ ነው እውነት መንገድና ሕይወት ብቻውን ያለው ኢየሱስ ክርስቶስ ምንም በምድር ላይ ቢበዛ ማለት ለእኛስ እንዳለ የፈጠረ ዓለማትን ስልጣናት ሁሉ የሚገዙለት እግዚአብሔር ከኛ ጋር ነው። ሰው ምን ያደርገናል? አንፈራም። የኢየሱስን ስም ከመስበክ ዝም ልንል አንችልም። ከሰማይ ነው ቢያጠፉት አይጠፋሉን ያሸንፋል። ጽዮን ተመልከች በዙሪያሽ ገና ምድሩ ይወረሳል። እግዚአብሔር ከኛ ጋር ነው። ሰው ምን ያደርገናል? አንፈራም። የኢየሱስን ስም ከመስበክ ዝም ልንል አንችልም። ከሰማይ ነው ቢያጠፉት አይጠፋሉን ያሸንፋል። ጽዮን ተመልከች በዙሪያሽ ገና ምድሩ ይወረሳል። የሚታይ ብርሃን በጨለማ ላሉ ፍጥረት የሚገባው ሰምቶ ሊድንበት ከፀሐይ መውጫ እስከ መጥለቂያው የቅዱስ ወንጌል ማይለወጠው ለሚያምን ሁሉ ሚያድን ኃይል አለው። ባለቱ ላይ በኢየሱስ ላይ ባለቱ ላይ በኢየሱስ ላይ መሰረቱን ያደረገ ከቶ አያፍርም ጸንቶ ይኖራል። ጨለማውን ያሸንፋል፣ በብርሃን ይወርሳል። ባለቱ ላይ በኢየሱስ ላይ ባለቱ ላይ በኢየሱስ ላይ መሰረቱን ያደረገ ከቶ አያፍርም ጸንቶ ይኖራል። ጨለማውን ያሸንፋል፣ በብርሃን ይወርሳል። በእውነት ወንጌል ይወርሳል ገና በጽድ ይወርሳል በእውነት ወንጌል ይወርሳል ገና በጽድ ይወርሳል